ሁሌም በበዓል ባዘቦቱ ቤታችን በአዳዲስ ምርቶች እንደደመቀ ነው። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ተሜጋስ አልባሳት ለሴት ለወንድ በምርጫ በአይነት ከተሜጋስ ፈርኒቸር ከቤት እስከ ቢሮ brand ሶፋ፣ የምግብ ጠረጴዛና ወንበር ሁሉንም በስፋት አቅርበናል። የ finishing ዕቃዎች porcelain፣ granite በተለያየ መጠን አይነትና የ color ምርጫ እኛ ጋር ያገኛሉ። ታሜጋስ አሁን ደግሞ የቤት ባለቤት ልናደርግዎ ቤት ለእንቦሳ ልንልዎ በ real estate ዘርፍ በስፋት ተሰማርተን ቅንጡ ቤቶችን እየገነባን ነው። ታሜጋስ በሁሉም ዘርፍ አብራችሁን ላላችሁ ደንበኞቻችን ምስጋናችን ላቅ ያለ ነው። በዓሉ የደስታና የበረከት እንዲሆንላችሁ ምኞታችን ነው። መገናኛ በተሜጋስ ሕንፃ፣ ሳር ቤት እንዲሁም በተለያዩ ቦታዎች ላይ ባሉን ቅርንጫፎቻችን ይጎብኙን። ራዕያችን ገና ሰፊ ነው። ታሜጋስ ታሜጋስ